ኛሪፍ ሰላም ነው። የዋኮም ልርዳው
withdraw አድርጌ ነበር ትናንትና።
እሺ ደንበኛችን አልገባሎትም ነው
አልገባልኝም። ያው screen ላክልኝ ብላችሁ ነበር ልኬላችሁም አልገባም እስካሁን።
ትናንትና ደውሎ እኛ ጋር አስመዝግቦ ነው የነበረው።
አዎ ማታ
በዚህ ስልክ ቁጥር ነበር ያስመዘገቡት።
እ እ በዚህ ስልክ ቁጥር ነበር ያስመዘገቡት እኛ ጋር።
አዎ እሺ አንድ መስመር ላይ ጠብቁኝ ሌሎት ሰይድ ኢብራሂም አዎ
ሽታና ደውሎ ስድስት ሺህ አምስት መቶ ብር withdraw አድርጌ አልገባልኝም ብሎ ተመዝግቦለት ተላልፎለታል።
እና አልገባም ነው እ፣ አዎ፣ ደንበኞችን ያው ወረፋ ስላለ በወረፋው ተስተናግደው ሲጨርሱ እና ሲፈታ በእኛ በኩል እኛ ራሳችን ደውለን እናሳውቆታለን።
ራሳችሁ ትደውላላችሁ?
አዎ ተፈቶ ሲል ግን እንደውልሎታለን። በወረፋ ስለሆነ የሚስተናገዱት እንደዛ ነው። ሌላ ምረቃውስ ነገር አለ?
ኧረ የለም።
እሱ ደግሞ እናመሰግናለን። አገልግሎት ላይ ያሉትን ሀሳብ አስተያየት ከሚከተለው ድምጽ በኋላ ያስቀምጡልኝ። መልካም ቀን።